ላለው የሚገባት
ሄሎ
ሄሎ፣ ጤና ይስጥልን።
አይ እዛ ለመመዝገብ ነበር ባለሙያ ነበርኩኝ። እንትኑ ላይ application ኑ ላይ እንትን ይሄ ምንድን ነው active አድርጎ ምናምን ነገር ሲለኝ ነው ደውል ሲለኝ ወደ አንቺ ደውል
okay፣ እሺ፣ ቁጥሮ ስነኝ ጋር እስኪ አንዴ
ዘጠኝ አስራ አንድ አስራ አንድ አስራ ሶስት አስራ ሶስት ዘጠና አምስት ሀያ ስምንት
ዘጠና አምስት ሀያ ስምንት
active አልሆነልኝም። electronics maintenance ባለሙያ ነኝ።
ያው እዚህ ጋር መጥተዋል እና ሙዚየም ሚል አይደለ?
አዎ አዎ አዎ እዚህ ጋር ሁሉም ነገር አስገብተዋል። ነገር ግን verify የሚሆኑት በአካል ቢሮ መጥተው ሲመዘገቡ ነው። እ፣ ስለዚህ አሁን ሙሉ መረጃዎትን ለእኔ እንዳዲስ ሰጡኝና አስገብቼሎት በአካል መጥተው እንዲመዘገቡ ቀጠሮ አስይዘንሎት ቢሮ መጥተው እንዲመዘገቡ እናደርጋለን።
በአካል ማለት የት?
ቢሮአችን ጎተራ ነው። አዲስ አበባ ውስጥ ነው አይደለም የሚኖሩት?
ኦንላይን ምናምን መዝገብ አልችልም። በአካል ለምን አስፈለገ ብዬ ነው። ስራ ስለምንደርብ
verify ለመሆን ግዴታ በአካል መጥተው መመዝገብ ስላለቦት ነው።
ከዚህ በፊት እኮ ተመዝግቤ ነበር። እንደዚህ አልጠየቀኝም። እኛ አምጥቶልኝ ነበር እንትኑ ራሱ ሁሉ ነገሩ አሁን ቆይቼንበት ቆይቼበት ነው መሰለኝ እንትን አለኝ።
ከዚህ በፊት ጉዳይ ተመዝግበዋል። ቢሮ መጥተው ነው ወይስ በ አይ አይ እንደዚህ application ብቻ።
አዎ አሁን verify ለመሆን ግዴታ በአካል ቢሮ መምጣት ስላለቦት ነው። already እዚህ ላይ ተሞልቷል፣ ግን verify የምናደርገው በአካል ሲመጡ ነው። ቀጠሮ ለማስያዝ እንደውልሎታለን። በተጨማሪም ደግሞ ቴሌግራም ቻናል ከፍተናል እና እዛ ላይ join ቢሉ link ኩን እልክሎታለሁ። እዛ ላይ የሚለቀቁትን post የሚደረጉት ስራዎች እርስዎ መስራት የሚችሏቸው ከሆኑ በመደወል በአካል መጥተው ተመዝግበው ወደ ስራው እንዲላኩ እናደርጋለን። link ኩን ልላክሎት? እሺ፣ በዚህ ቁጥር ላክሎት። እሺ።